ሄሎ ሄሎ አቤት፣ ሄሎ፣ ሰላም ነው አለን አለን፣ ደህና አለን። ከ Best Bet ነው የምደውልልህ። ሰላሙ ነው ስልክህን የሰጠኝ።
አዎ፣ አዎ፣
file ኡ extract አይሆንም እና ምን ታደርገዋለህ መሰለህ?
እ ራሱን file ኡን በ flash ሰደውና ሌላ PC ላይ ጫነው።
okay፣ ከዛ ሌላ PC ላይ extract አድርገውና normal folder ሆኖ ይመጣልሃል። ሁለቱንም ፋይል እሺ፣ እሱን ፋይል መልሰህ ጫነው እዚህኛው PC ላይ። ከዛ እንሰራለን።
እሺ፣ እሺ። በቃ አይ ኔትወርኩ ከዚህ በኋላ ደካማ ስለሆነ በቃ ነገ ልደውል።
ይቻላል። ደውልልኝ።
እሺ፣ እሺ፣ እሺ።